አዲስ አቤት ቀን ላይ ላስገባት እኮ ከስተመር ማለት ነው። አክሰብት ያልተባለው ላይ ብቻ አሳውቂያት ታ ላይ ነው አክሰብት የምለው አለችኝ። ኮምፕሌን ላይ አስገብቼ ኒውም ላይ አስገብቼ እየሰራኋት ነው። ማሰብት ስለምትል አስወጣት።
አይ ኖ ኖ አስወጫት። አዎ አስወጫት።
ይቅር አዎ አክሴፕት የምለው ከሆነ በሲስተም ስለሚወጣ
ኦኬ፣ በቃ ከሁለቱም ላውጣት።
አ አታስገቢያት። ይፍ እሺ
እሺ እሺ አዲስ